ሄሎ ሄሎ ጤና ይስጥልን።
ሰላም ነው?
ይቅርታ system እያስቸገረን ስለሆነ ነው።
ችግር የለውም። እሺ አሁን እኔን እንበለኛ ስልክ ቁጥር ይንገሩኛ። ሁለተኛ ልንገርሽ አንዴ። እሺ እሺ ዜሮ ዘጠኝ ሰላሳ ሁለት እሺ ሰላሳ ሁለት
ስልሳ ሶስት
እሺ ሰማንያ ሰባት ዜሮ አራት
እሺ አዎ፣ ምንድን ነበረ product ኡ?
ሽንኩርት፣ ካሮት፣ ካሮት እና ቲማቲም ድንች።
አቮካዶ፣ ድንች አለ
አዎ፣ okay፣ እሺ።
አለ ሁሉ።
አዎ complete ሆነ።
ስለዚህ ነገ ይመጣልናል አይደል? ለነገ ፈልጌ ነበር።
text አልገባሉትማ እስካሁን።
እስካሁን ምንም እ፣ የመጣ ነገር የለም። አዎ ሌላ ጊዜ ትደውሉ ነበር።
አዎ፣ ምናልባት ለእነሱ ይገባል።
okay። እስኪ እንትኑ ቲማቲም አምስት ሰው ሞልታችኋል? አራት ሰው ነው እዚህ ያለው።
ቲማቲም አራት እ፣ ሽንኩርት አይደል አምስት የሚለው ቲማቲም አምስት ቲማቲምም የሚሆነው አምስት ነው። አዎ፣ ኧረ እባክህ አንድ ሰው ይጨምሩበት። አዎ አሁን እንጨምርበት።
አዎ ቲማቲም ካሮቱም
ሁሉም አምስት ነው መሆን ያለበት።
አዎ አምስት አምስት ሰው ስለሆነ አንዳንድ ሰው ይጨምሩበት። ይመጣልዎታል። ሁሉም complete ያርጉት።
በቃ ቆይ እሺ፣ አሁን እሺ፣ ያደረጉት ልነሳ አይምሹ።
እሺ ልደውልላት ለልጆች። እሺ እሺ እሺ፣ እናመሰግናለን።
እሺ